ሁሉ ሰላም ጤና ይስጥልን።
ሄሎ ሄሎ
ሄሎ ሰላም ጤና ይስጥልን። አይሰማም? Hello ይሰማል። ሰላም ነው?
እግዚአብሔር ይመስገን።
የ YouTube ትምህርት ለመማር ነበር አይደል?
አዎ ይቻላል። ስሞትን ማን ልበል
አይ መጀመሪያ እኔ መጥቼ መማር አልችልም። ያው ክፍለ ሀገር ነው ያለሁት እሺ፣ በኦንላይን መማር ትችላለሽ።
እኮ አገልግሎቱ እንዴት ነው እንድታስረጂ ነው።
እሺ እ- እ- ስልጠና የሚሰጠው ለሶስት ወር ያህል ነው።
እህ?
ለሶስት ወር ያህል ነው ስልጠና የሚሰጠው እሺ በሳምንት ሶስት ቀን እሺ
እ፣ በሳምንት ሶስት ቀን ነው የሚሰጠው ስልጠናው። እ፣ ሀያ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። በአጠቃላይ ሀያ credit hour ኡ አስራ አምስት ሺህ ብር ነው። ለ እስከ የካቲት ሀያ አምስት ለሚደውሉ ደንበኞቻችን discount አለን። የአምስት ሺህ ብር ቅናሽ አለን። አ- አስር ሺህ ብር ነው ማለት ነው ክፍያው እስከ የካቲት ሀያ አምስት የሚከፍሉ ከሆነ።
እም፣ ሌላው ደግሞ በአካል ወይም በኦንላይን መጥተው መማር ይችላሉ ማለት ነው።
በኦንላይን ሲሆን በቴሌግራም ነው ወይስ በሌላ?
በ Google meeting እ፣ የኢሜል አድ- አድራሻዎትን ይልኩልና ኮሜዲያን እሸቱ በ Google meeting live ያስተምሩታል ማለት ነው።
ከዛ ከ- በአካል ከሚማሩት ጋር አንድ ላይ ነው ወይስ ለእኛ ለኦንላይኖች ለብቻ ተብሎ ነው?
class ኡ ተመሳሳይ ነው፣ ግን ለየብቻ ነው የምትማሩት። እነሱ ማክሰ- ማክሰኞ፣ ሐሙስ፣ ቅዳሜ ነው የሚማሩት። እናንተ ሰኞ፣ ሮብና አርብ ነው የምትማሩት።
ሰኞ፣ ሮብና ዓርብ እሁም።
ግዴታ የሶስት ወሩን credit hour መውሰድ አለብን ማለት የአንድ ወር የሁለት አዎ።
ወር አይቻልም።
እንደዛ አይቻልም። ሙሉ ፓኬጁን ነው መማር የሚቻለው። እሺ፣ እናመሰግናለን።
ይሄ ነው ዝግጅት ይሁን እንደሆነ